hello አቤት ወይ መልሼ ደወልኩልዎት።
እሺ እ ይቅርታ ሁለት order ነው አይደል አልመጣልኝም ያሉኝ።
አዎ እ በጣም ይቅርታ ኦር እንትኑ ስለሌለ ነው እ product ኡ ስለሌለ ነው ያልመጣልዎት። ሽንኩርቱ ነው እየመጣ ያለው
አይ አይደለም እኔ አይደለሁም
እ እኔ ቲማቲም ብቻ ነው የቀረው
እ ሽንኩርትና ቲማቲም አይደል ያሉኝ።
አይ አለ ድንችና ቲማቲም ነው ድንቹ already መጥቷል ቲማቲም ነው እሺ እሱ ነው እሱኛው ነው የቀረው አይደለ?
አዎ አዎ በቃ እሺ ይመጣልዎታል። እሺ እሺ እሺ እሺ፣ መልካም ቀን።
thank you እሺ